ዛሬ ትርት ሆነ ትላንት አለፈና አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ትርት ሆነ ትላንት አለፈና አቤት ትላንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጠፍ ነበር። ትላንት አለፈና ዛሬ ሁሉም ቀረ። ሌሊቱ እንዴት ነግቶ መቼ ተገናኝተን አሁን ሰለቸኝ መኖር ተለያይተን የተባባልንበት ቃላት ተረሳና ዛሬ ለውጥ አመጣ አልፎ ትላንትና የተባባልንበት ቃላት ተረሳና ዛሬ ለውጥ አመጣ አልፎ ትላንትና